አይ one free ቴሌዌል ትኬት አግኝተሃል ደውል ተብዬ ነው። አ አ አ
ድጋሜ እድሎችን እንዲሞክሩበት ነው። ለመሞከር ነው ድጋሜ ማለት ነው።
አ አ አ ምን አልሽኝ?
ድጋሜ እድሎችን እንዲሞክሩበት ነው። free ticket የሚያገለግለው እድል ለመሞከር ነው።
okay እንደዛ ነው። አይ አዎ።
ደውል ነው የሚለው። በቃ እሺ ገብቶኛል። እሺ